ጤና ይስጥልን እንደምን አያችን?
ሰላም ደህና ናቸው?
እግዚአብሔር ይመስገን። ከአሪፍ ነበር ምደውልልዎት ስልካችን ተቋርጠ።
አዎ balance እሺ። ድጋሜ ልመዝግብልዎት ደንበኛችን።
እሺ ይመዘግብልኝ። እሺ።
እሺ ከቴሌብር ወዴት ነበር ያስተላለፉት?
ወደ ሁሉ ስፖርት ይቅርታ ድምጾት ተቆራረጠ።
ወደ ሁሉ ስፖርት betting።
ወደ ሁሉ ስፖርት።
አዎ እሺ ደንበኛችን ትላንት ነበር?
ትላንት እ፣ አራት ሰዓት አካባቢ ገባ እሺ ስንት ብር ነበር ደንበኛችን?
መቶ ሁለት ብር ነበር።
ስሞትን ማን ልበል ደንበኛችን?
ዳንኤል ገብረ ጻድቃን
እሺ ደንበኛችን በዚህ ስልክ ቁጥር ነው ቴሌብር የሚጠቀሙት?
አይደለም በሌላ ነው። ዜሮ ዘጠኝ እሺ
አስራ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ
ሰባ ስምንት ሰባ ስምንት ሰላሳ አምስት ሰላሳ አምስት ሰላሳ ሰባት
ሰላሳ ሰባት እሺ screenshot ኡ ልከውልናል አይደል ደንበኛችን?
አዎ አዎ እሺ ደንበኛችን ሙያ በኩል አይተን ስንጨርስ እናሳውቆታለን።
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን ይኑለት።
እሺ ናንቺ